ስፖርት ነው እባክዎ ምን ልርዳዎት?
hello ሁሉ ስፖርት ነው እባክዎ ምን ልርዳዎት?
እሺ እንትን ነበረ የሆነ ጨዋታ አሁን ሀያ አራት ሰዓት አልፎት አሁን ዘጠኝ ተኩል ላይ ሰላሳ ስድስታ ምናምን አልለቀቀልኝም አሸንፌ ነበር account ኤ ላይ እና አልለቀቀልኝም።
ብር ነው ያልተለቀቀልዎት?
አዎ ብሩ አልተለ ጨዋታው orange ነው ጨዋታውን ራሱ አረንጓዴ አላበራልኝም። ዘጠና ደቂቃ እያየሁት ነበር ባዶ ለባዶ ነው ያለቀ double chance ብዬው ነበር እና አልለቀቀው
አልገባኝም ጥያቄዎት። ምኑን ነው ያለቀቀልዎት?
team ኡ አሸንፏል።
እሺ ግን ገና የሚካሄድ አድርጎ ነው ያደረገው። team ኡ ዜሮ ለዜሮ አልቋል።
አልተዘዋወረም? አልተቋረጠም?
አልተቋረጠም። ሙሉ ዘጠና ደቂቃ አልቋል። እያየሁት ነው።
እሺ coupon ID ውን ይንገሩን።
text ላድርግልሽ?
እሺ ስልክ ቁጥር ልንገሩት። ቴሌግራም ላይ እሺ።
ላኩልኝ።
ስልክ ቁጥር ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት በቴሌግራም
እሺ እሺ መልካም ቀን